ጤና ይስጥልን። Best Bet ዘዴት ነው የምንደርሰው።
ሰላም ነሽ? እንትን withdraw አድርጌ አልወረደም ብሩ።
እሺ የ Best Bet ቁጥሩ አሁን የደወልክበት ነው?
አዎ
ስንት ብር ነው?
ሀምሳ ሺህም አለ እሺ አስር አስር ሁለት ነው ሶስት አለ እዛ የትላንት ማታ ማለት ነው። ዋሌኩም ሰላም እሺ
ሄሎ አሎ ወደ አዋሽ ባንክ ነው።
አንዱ በአዋሽ ባንክ ነው። አዎ ሀምሳ ሺህ እሺ እኮ እሱን confirm አድርጌልሃለሁ። ሌላ እሺ።
ስንት- ሌላ አስር አስር ነው ያልከኝ?
አ ቴሌብርም አለ እንትን ንግድ ባንክ ላይም አለ አስር አስር ሺህ አንድ ነው confirm ያልተደረገ ያገኘሁት ወደ ቴሌ ብር account ነው። እሱን confirm አድርጌልሃለሁ። ገብቶልሃል። check አድርገው እሺ።
እሺ አንድስ ንግድ ባንክ ላይም አለ አስር ሺህ
እሱ ገብቷል።
ገብቷል።
check አድርገው። አዎ
እሺ ያልገባ check አድርገና አስገባሽ እሺ እሺ